እኔ ሁሉ ስፖርት ነው እባክዎ ምንረዳው
ትላንትና ከእናንተ ወደ ኢትዮ ቴሌ እንትን ልኬ ነበር ብር ልኬ ነበር ሁለት ሺህ ብር እና አልገባም እነሱም ጋር ከዚህ ብር ታሪክ ላይ ያልገባለሁትን አዎ አዎ ቀንሷል ግን ከ account ላይ እኮ ከዛ ላይ screenshot አድርገው በቴሌግራም ይላኩልን
ማለት እንትኑን አይናገርማ እዚህ ስለ መላኩ አይናገርም transaction history ውስጥ ይግቡና ደንበኛችን ያገኙታል ፎቶ አንስተው በቴሌግራም ይላኩልን ከዛ ላይ
ከ Aviator ነው አሁን transaction እዛ ውስጥ የለም መጀመሪያም ያደረግኩት እኔ ዝም ብዬ ከኦንላይን ላይ ነው ብር ሞልቼ የምጠቀመው
withdraw ነው አደለ አደለ ያደረጉት
አዎ በዚህ withdraw አድርግ ያለው withdraw more ሲያደርግም የሚለው ኮም ውስጥ ይግቡና transaction history የሚል አለ
Okay ከዛ ላይ ፎቶ አንስተው በቴሌግራም ይላኩ
እሺ